ሄሎ ሚኪያስ፣ አቤት
የጫካውን አደረስከው እንዴ?
አርሸዋለሁ እና ከሰመሯ የተሳተ ያላዘዝኩ ምግብ ነው የመጣልኝ ብላለች።
ኦኬ እሺ፣ አሳውቀሃል ቦት ላይ?
ቦት ላይ አሳውቄያለሁ
እሺ እሺ እና ቦት ላይ አሳውቄ ደውለውልኝ አንተ አድርስላት ምናምን ሲሉ እኔ ደግሞ ቲም ሊደሩ ኦርደር አስገብቶብኝ ሂጃለሁ፣ ሌላ ኦርደር ይዣለሁ ስላቸው ሌላ ድራይቨር በቃ እንልካለን ብለውኛል።
እሺ complete ብለኸዋል ወይስ እዚህ?
እኔ order ኡማ ጨርሼዋለሁ። ኧረ ጨርሼዋለሁ፣ complete ብዬዋለሁ። በሰዓት ነው የጨረስኩት።
በቃ እሺ ጥሩ እሺ እሺ እሺ